ሌላ ትኛለች ምነው አየውሽ እኮ ቅዳሜ አየውሽ እኮ ቅዳሜ ሌሊት ተኝቼ በህልሜ ፍቅሬ ሆይ ልንገርሽ ሁሉንም በእርጋታ መስርተን እንኖር ሕይወትን በደስታ ደስታ ያምረኛል ደስታ ያምርሻል ታዲያ ሲኔ ችጋር እንዴት ይመስልሻል? አንቺ ነው እኮ አንቺ ነው አንቺ ነው እኮ አንቺ ነው ሲላትኛለሽ ምን ነው አየሁሽ እኮ እሁድ አየሁሽ እኮ እሁድ ከሰዎች ጋር ሲሄድ በአንድ ልብ ሆነን ስነግርሽ አድምጪ አጥጋቢ የሆነ መልስ እንድትሰጪ ሀሳብሽ ይሰብሰብ መንፈስሽ የሚርጋ ላባሽ መልስ ስጪ የቁም ነገር እናውጋ አንቺ ነው እኮ አንቺ ነው አንቺ ነው እኮ አንቺ ነው ችላትኛለሽ ምን ነው አየውሽ እኮ ቅዳሜ አየውሽ እኮ ቅዳሜ ሌሊት ተኝቼ በህልሜ መኖሬ የምመኘ ኖሮ በዚህ ዓለም ከአንቺ ጋር ሆኜ ነው ከማንም አይደለም ፍቅር አሸንፎ ኖሮ ለማጣጣም ከአንቺ ጋር መኖሩ ደስ ይለኛል በጣም አንቺ ነው እኮ አንቺ ነው አንቺ ነው እኮ አንቺ ነው ችላትኛለሽ ምን ነው አየውሽ እኮ እሁድ አየውሽ እኮ እሁድ ከሰዎች ጋር ሲሄድ ፍቅሬ ሆይ ልንገርሽ ሁሉንም በእርጋታ መስርተን እንኖር ሕይወትን በደስታ ደስታ ያምረኛል ደስታ ያምርሻል ታዲያ ሲል ችጋር እንዴት ይመስልሻል? አንቺ ነው እኮ አንቺ ነው አንቺ ነው እኮ አንቺ ነው ችላትኛለሽ ምን ነው አየውሽ እኮ ቅዳሜ አየውሽ እኮ ቅዳሜ ሌሊት ተኝቼ በህልሜ አንድ ልብ የሆነች ስነግርሽ አዳምጪ አጥጋቢ የሆነ መልስ እንድትሰጪኝ ሀሳብሽ ሰብሰብ መንፈስሽ ሚርጋ ላብራሽ መልስ ስጪኝ ቁም ነገር እናውጋ አንቺ ነው እኮ አንቺ ነው አንቺ ነው እኮ አንቺ ነው ችላትኛለሽ ምን ነው አየውሽ እኮ ቅዳሜ አየውሽ እኮ ቅዳሜ ሌሊት ተኝቼ በህልሜ አየውሽ እኮ እሁድ አየውሽ እኮ እሁድ ከሰዎች ጋር ሲሄድ አንቺ ነው እኮ አንቺ ነው አንቺ ነው እኮ አንቺ ነው ችላትኛለሽ ምን ነው አየውሽ እኮ ቅዳሜ አየውሽ እኮ ቅዳሜ ሌሊት ተኝቼ በህልሜ አንቺ ነው እኮ አንቺ ነው አንቺ ነው እኮ አንቺ ነው ችላትኛለሽ